አያስጠላም። በፊት ቤት ቤት ላይ የምለው
ለአማርያ መናገር የማፈልገው እንትን
ምን አልከኝ?
እንትን ፈልገ ነበረ እንትን በዚህ ቤት ገንዘብ ለማስተላለፍ ወይ እኔ አካውንት ፈልገ ነበር አንድ ሳምንት በፊት እስካሁን በእንድግ እያለ ነው።
አዎ ሲስተም ተበላሽቶብን ነው። ዛሬ ስለሚያስተካክሉት ይገባልሃል። እሺ ያ ምን
ሲስተም አልከኝ?
ስለተበላሸ እ?
ነው። እሺ ዛሬ ስለምታስተካክሉት ስለሚያልቅ ይገባልሃል።
እ፣ እስከ እስከ መቼ ነው የሚያ- መ- እስከ መ- ማታ መ- ይገባልሃል።
እስከ እስከ ማታ ይገባልሃል። እሺ እሺ፣ እሺ፣ እናመሰግናለን።
እናመሰግናለን። ያው እሺ።